ጤና ይስጥልኝ። ብስፖርት ነው ባኮ ለዳው
ጤና ይስጥልኝ። እባክሽን በህል ስፖርት አቫተር
ምን አሉ?
አቫተር ጌሙ ጋ እሺ
ባላንስ ዊድሮ እንትን ብዬው እኔ ጋ አልገባልኝም፣ አልተመለስም።
በምን ነበረ ዊዝሮ ያደረጉት?
በቴሌብር
እሺ በአማርኛ ነው በእንግሊዝኛ ነው የሚጠቀሙት? ሁሉ ስፖርት
አብዛኛ ሁለቱም ነው የምጠቀመው።
እሺ more የሚለው ውስጥ ይግቡና transaction history የሚል አለ።
እሺ
ከዛ ላይ bank transaction የሚለውን ይክፈቱት።
እሺ ከሱ ላይ አሁን አልገባልኝም ያሉትን የገንዘብ መጠን ፎቶ ያነሱና በቴሌግራም ይልኩልናል።
ቴሌግራም account ኣችሁ በየትኛው ነው?
ቁጥር የያዙ
እሺ
ዜሮ ዘጠኝ ዜሮ ዘጠኝ
ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት
ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ስለየውና እንግዲህ መልሼ እደውላለሁ። አመሰግናለሁ።
እሺ